ጤና ይስጥልኝ። ውዴ ሀና እባላለሁ። ምን ልርሳዎ?
ፍሪጅ የሚጠግን ሰው ፈልጌ ነው እና
እሺ፣ ከዚህ ቀደም ጉዳይን ተጠቅመው ያውቃሉ?
አላውቅም።
እሺ፣ ስለ ጉዳይ መረጃ ከየት አ- ከየት አ- ከየት አገኙ?
ጓደኛ ያዝ
እቺ ጉዳዩን ስራና ሰራተኛን የሚያገናኝ አገልግሎት ነው። ለቤት ውስጥ ስራዎች በአቅራቢያዎት የሚገኝ ብቃት ያላቸው ማለታቸው የተረጋገጡ ባለሙያዎችን ነው የምናገናኙት።
እሺ እ፣ ሙሉ ስሞትን ይንገሩኝ።